ብለን ዋሽንግተን ዲሲ ለማከል
CT scan ስንት ነው የምታነሱት?
ምን CT scan ነው የታዘዘው?
የአንገት እንጨት neck CT scan ነው የሚለው።
እም፣
እሺ አንድ ጊዜ ሌላ እሺ።
without contrast ከሆነ ሁለት ሺ አምስት መቶ ነው።
እሺ with contrast ከሆነ ደግሞ ሁለት ሺ አምስት መቶ ላይ አራት ሺ ዘጠኝ መቶ ይጨመራል።
እህም፣ እህም፣ እሺ፣
እንደዛ ነው።
እሺ። እናት አመሰግናለሁ። አድራሻችሁ የት ነው?
ቦሌ ሩዋንዳ፣ ሩዋንዳ ኤምባሲ ፊት ለፊት።
እሺ፣ እሺ፣ እናመሰግናለን።
እሺ እሺ